ጤና ይስጥልኝ ባባ።
ጤና ይስጥልኝ። እንዴት ዋልሽ? ሰላም ዋልሽ?
እግዚአብሔር ይመስገን አባት። ምን አለ?
ሁለት ሺ አስራ ሁለት አይቼ ነበር።
ቴላሪዮ ሁለት ሺ አስራ ሁለት ኦ፣ አውቶማቲክ ሁለት ነው አይደል?
ሚሊዮን ብር
ኦ ኦ፣ አውቶማቲክ ነው ሁለት ሚሊዮን ብር እኮ አውቶማቲክ ነው ወይ?
አ
ሁለት ሺ አስራ ሁለቱ ሁለት ሚሊዮን ብር ነው።
ሁለት ሚሊዮን ብር ቴላሪዮ አይደለ? ሁለት ሺ አስራ ሁለቱ አ አ አ።
አ የመጨረሻ ዋጋው ነው።
አ ድርድር ይኖረናል የተወሰነ
okay እሺ። ባንክ ስምንት መቶ ሺህ ነው የሚመቻቸው እዛ ላይ ይላል እንደዛ። ኦ ቴሌግራም ላይ ነው ያዩት።
አዎ፣ ቴሌግራም ነው።
አ ኦ ኦ ኦ።
አ የት ቴሌግራም ላይ የት የት ነው ቦታውን location ኑ ነገር ምናምን አልባት።
መስቀል ስለሆነ ፓስተር እንገኛለን። ሲመጡ ይደውሉልን።
እሺ ሁለት ቦታ መኪናው የት branch ነው ያለው?
አለን።
አይ መኪናው የት ነው ያለው? ስለሬ ነው።
መስቀል መስቀል ፍላወር ፍላወር መስቀል ፍላወር። እሺ እሺ እሺ እሺ።
ቻው።